hello ስፕሬት ዲቦራ ነኝ። እባክህ የምንወጣው አቤት።
ሰላም ነው። system ኡ ምንድነው ያስቸገረ? አይሰራም።
ምንድነው ምንድነው ያስቸገረክ?
link link ኡ ለመክፈት ፈልገን እንደ ምን ይልሃል ስትሞክር? login ያደርጋል ወይስ
አዎ login ምናምን ያደረገ game ኡን ለመክፈት ስንል ዝም ብሎ game ኡ አለ እዛ ላይ?
አዎ እሺ። ከዛ ስትከፍተው ምን ይላል?
አ አ ስትከፍተው ምን ይላል?
ምንም አይልም። ዝም ብሎ ስክሮ ይሄ እንትን loading ነገር የለም እንደሱ ብሎ እዛ ይቀራል። ሌላ page ም አይከፍትም።
እሺ። እንትን ካላስቸገርኩ screenshot መላክ ትችላለህ? የሚመጣልህን ነገር እ እ የሚመጣልህን error screenshot አድርገህ መላክ ትችላለህ ቴሌግራም ላይ?
እሺ በሱ check ማድረግ ስለምንችል በሱ ላክልን ቴሌግራማችን ላይ።
እሺ እሺ። thank you